አሁን እየደወልኩ ነው። ቆይ
Hello ጤና ይስጥልን። ኮሌጅ ባር ነው ደንበኛችን።
እሺ ናት።
ከቢጃ ኢትዮጵያ ጥሪ ማዕከል ነው ምደውልሎት።
እሺ እንዳ- ኮሌጅ ሰሞኑን ለደንበኛ SMS text እየላክን ነበረ። የደንበኛት መለያ ቁጥር ደርሶታል። SMS text ኡ
አዎ፣ አንድ ሶ አራት ሳምንት ሳይሆነው ደርሶኝ አ አ አ ገብቶሎታል።
አ እሺ እናመሰግናለን። እሱን ለማጣራት እሺ